hello
ጤና ይስጥልኝ። ሰላም ነው።
ከዚህ ናቸው
ከማስታወቂያ ላይ ነው የደወልኩት።
ምን አሉ?
ከማስታወቂያችሁ ነው የደወልኩት።
እሺ ድምፆት በጣም ወድ የተሰማኝ አይደለም።
እሺ ሁለት ሺ ስድስት Fortuner ተሸጧል።
ምን ምን ምን መኪና
ሁለት ሺ ስድስት Fortuner
ፎርቹን እየቆየ ነው አይደል? አባት ቤቱን follow አላደረጉም አይደል?
እ?
follow አድርገዋል ቤቱን አዎ
የቆየ እንዳይሆነ። እሺ ቁጥር ልስጦ ዜሮ ዘጠኝ ስልሳ ሰባት
እሺ ዜሮ ዘጠኝ ስልሳ ሰባት እሺ
አርባ አራት ሰባ ሰባ
አርባ አራት
ሰባ ሰባ
እሺ እዛ ላይ ደውለን እንትን በለው።
እሺ ቴንኪው።